Hello? hello ሰላም ጤና ይስጥልኝ ሄሌን ይሄ ቴሌቪዥን game አገልግሎት ነው game ኦችን ሲጫወቱ ሽልማቶች አላቸው የቴሌቪዥን game ነው game ኦችን ሲጫወቱ ሽልማቶች አላቸው ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ ሄሎ ሶስት ቁጥር ላይ ለመጫወት የሚላለ መርጦ ይጫወቱ እድሉን ይሞክሩና ጥያቄና መልሳለ መርጦ መጫወት ነው መልካም እድል